ሄሎ ሄሎ አቤት እመቤት ከ Best Bet ነው የምደወልለት።
አዎ እሺ deposit ለማድረግ ነው withdraw ለማድረግ ነበረ?
አረ deposit ነው deposit አዎ
ኮዱን ሲያስገቡት ነው እንደዚህ የሚለው።
አዎ
እ ከዚህ ጋር ምንም limit ኡ አልደረሰም። Maybe እንደ አዲስ log out ይበሉና ደግሞ ገብተው ይሞክሩት።
በስመ አብ አንድ የመሰለሽ ሀያ ጊዜ አይሆንም እንደዛ የሞከርኩት
እዚህ ጋር limit ምንም አልደረሰም። ለዛ እኮ ነው ማለትም አየር ላይ ነው ያለው አለችኝ እ፣ ልጅቷ
ምኑ ማለትም እ፣ ብሩ አልገባም አይደል ወዴትም
እ፣ ምንም የታዝ በ voucher deposit የተደረገ ነገር አያሳየኝም። እዚህ ጋር ይኸውልሽ እዚህ ስልክ ቁጥር ላይ ነው
ኮዱን ኬት ነው እንትን ያልኩት እርሶ ከ Best ከእናንተ Best Bet ነው የገዛሁት እ፣ ከእንትን ያልኩት
ምን ያደረጉት?
ገዝቼው ለመቶ ብር ከፍዬ ኮድ ሰጠችኝ
እሺ ከዛ ኮዱን ሞላሁት እሺ እ፣ አሁን ቴሌግራም ላይ ያልኩ ያ- የላኩልሽን ነው የሚለው ሁለት ሶስት ከዛ ደወል እንደገና ልጅቷ እሱኑኑ ኮድ መልሳ ሰጠችኝ ተስተካክሏል አየር ላይ ነው ይሳ- ብሩ ያለው ይገባል አለችኝ ጠብቅ አለችኝ ወደ አስራ አንድ ሰዓት ላይ እኮ ነው እንትን ያልኩት እ፣ የት ነበር? የት የት cash አ- አዳማ አዳማ አዎ
የትኛው shop ላይ ነው አዳማ?
አስራ ሁለት አለችኝ
Okay እሷ ልደውልን ትችላለች?
ደ- አሁን ዘግታለች ኦኬ የግድ በቃ ጠዋት ነው የሚሆነው
እ፣ no አይ ብዙ cashier ኦች ስላሉ specifically ከእሱ ላይ check እንድናደርግ ነበር። አሁን ኮዱም ስለሌለ ኮዱን እኔ ልንገርሻ
Okay እሺ እ፣ ቴሌግራም ላይ ወይ ላኩና check ላድርግላት።
ኮ- አይ ኮዱን ለምን አልነግርሽም ኮዱን ቴሌግራም ላይ ልላክልሽ Small እና ካፒታል ስላለ ብዬ ነው አ፣ ዳ- እንዳለ ካፒታል ነው ካፒታል ነው Small የለበትም።
አዎ small የለበትም እሺ
ሁለት
ሌላ ሰው ከሰማ ግን ሊወስድበት ይችላል። ያውቃሉ አይደለ?
የለም ብቻዬን ነኝ። አረ ማንም አላስገባም እኮ አየህ ነው እኮ እኔም ብቻዬን እኮ ነው።
እ፣ እሺ ሁለት እሺ ዲ እሺ ዘጠና አንድ እሺ ሀምሳ ስድስት
እሺ አዳማ እ፣ ስንት ላይ ነው?
በብራንቹ አስራ ሁለት አለች።
አዳማ አስራ ሁለት እሺ አንዴ ጠብቅኝ።
እሺ
ሄሎ አቤት ይጠብቁኝ። እሺ ስልክ ሰጥቶታለሁ።
እሺ
Hello አቤት እሺ ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት አዎ ዘጠና ዘጠኝ ዘጠና ዘጠኝ ሀያ አራት ዘጠና ዘጠኝ ሀያ አራት ሀምሳ አራት ሀምሳ አራት መጨረሻው ዘጠና ዘጠኝ ሀያ አራት ሀምሳ አራት ምን ልበለው አበባው ይባላል። እሱን ያናግሩት።
እሺ፣ ዘጠና ዘጠና ዘ- ዘ- ዜሮ ዘጠኝ ሀያ ሁለት ዘጠና ዘጠኝ ሀያ አራት ሀምሳ አራት አዎ Voucher እንደዚህ ወስጄ ያልሰራልኝ ብለው ያናግሯት። እሺ እሺ እሺ መልካም ዘጠና ዘጠኝ ሀያ ሁለት ሀምሳ አራት እሺ አዎ ዘጠና